ሰላም ጤና ይስጥልን Best Bet
deposit አድርጌ አልገባ ብሎ
እሺ deposit ስታደርግ የደረሰክ text አለ አይደለ?
የእንትን ነው የባንክ አዎ አዎ።
እሱን text ቴሌግራም ላይ ላክልን።
ኧረ ልኬላታለሁ አይተውኛል።
እሺ እንትን እ፣ ስ- እ፣ ለቻፓዎች አሳ- እያሳወቅናቸው ነው። እሺ
እሺ እሺ
እና ይቆያል።
እ፣ ትንሽ system አስቸግሯቸው ነው መሰለኝ። የብዙ ሰው ነው እንደዛ ነው።
እሺ።
እሺ